ሄሎ ሄሎ
አቤት እንትን ቦነስ ነበረብኝ አ- አልሰጣም ያለ ነው።
እሺ cashier ኮዱን ንገረኝ አንዴ
አስራ ሁለት
እሺ
ሀምሳ ዘጠኝ እሺ
ሀያ እሺ ሀያ
ሀያ
አ እሺ ጠብቀኝ lost ነው እሺ
ለብሱ ነው አዎ lost ነው ብዙ lost አለው እሺ አረንጓዴ ተለቅቋል። አሁን አራት lost አለው እና lost ነው ቦነስ የለውም እሺ እሺ